ሰላም English bet
ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
አሁን አልሐምዱሊላህ እንኳን ብር ብር ማታ አውጥተን እስካሁን አልደረሰንም።
ጠብቁን እሺ። ትንሽ የ system ችግር ተፈጥሮ ስለነበር ነው ቻፓ እና ሳንቲም ጋር እያስተካከሉት ነው። እሺ ትንሽ ታገሱ።
እስኪ ኧረ እስከ ጠዋት እስካሁን የታገስን ነበር ነው።
አዎ ይቅርታ በጣም ጠብቁን፣ ትንሽ ይስተካከላል እስከ ስንት ሰዓት ይሆናል ያሉት የሚጠብቀው ይሆናል እና ሰውቃቸዋለን ተስተካክሎ ሲያልቅ
እ?
ሲያልቅ ይገባላችኋል። እሺ በትዕግስት ጠብቁን ከይቅርታ ጋር። እሺ መልካም ቀን